ወደላ ግባኝ አዳራሽ አዳራሽ
አቤት ቃለ
እንዴት አደርክ?
እግዚአብሔር ይመስገን። እንዴት ነህ?
ማለን አለን ሰላም ነው አለሁልህ።
እናንተ አንድም ሰው አልመጣም።
አ- ነግሬያለሁ፣ አድርሻ። እኔ እንኳን ትምህርት ቤት ልጅ አስገብቼ ልመጣ ነው። እየመጣው ነው፣ እየመጣው ነው። እኔ
የልዩ በጣም የፖሊሲ ብዙዎች እሺ፣ ደውልላቸዋለሁ፣ ደውልላቸዋለሁ። እሺ።
እሺ